hello ጤና ይስጥልን። ዋሽንግተን የህክምና ማዕከል አዎ sister ከኖርዲክ ሆስፒታል ነበረ እንትን አይሻ አብድረዛቅ ውጤት ደርሷ የ MRI ውጤት
የ MRI ውጤት መቼ ነው የተነሳችው?
ከትናንት ወዲያ ስልክ ልስጥና በዛ ቁጥር ደውለህ ይሰጥ ይልኩልሃል።
እ፣ ስልክ ቁጥር በየትኛው ይሄ ሰማንያ ስምንት ነው የ MRI ክፍል ሰማንያ ስምንት ሰማንያ ስድስት አለ።
አለኝ። አዎ እሱን ስልኩን ስደውል አያነሱም አያነሱም እነሱ።
መቼ አሁን ሞክረህላቸዋል?
አዎ አሁን አሁን ከአምስት ደቂቃ በፊት አሁን ደውዬ ነበር።
እስ ወደ ሶስት ሰዓት ከምናምን ላይ ሞክርላቸው። ገና እንትን እያሉ ስለሆነ ነው ይልኩልሃል እነሱ።
ሶስት ሰዓት ከምናምን ላይ አዎ ካላነሱልህ መልሰህ ደውልልኝ።
እሺ